ሁሉ ጤና ይስጥልኝ። ቺፕቺፕ ጤና ይስጥልኝ። ሰላም ነው አባ።
ሰላም።
ትዕዛዝ ነበረኝና እንትንም አልደወሉልኝም ሹፌሮች።
okay፣ እሺ፣ እሺ።
እም?
አንድ check ላድርግልዎት። በዚህ ቁጥር ነው አዎ፣ በዚህ ቁጥር ወደ ቤላ
ቁጥሩ በዚህ ነው በዜሮ ዘጠኝ ሰባ አራት በሚል አይ አይደለም፣ ዜሮ ዘጠኝ አስር እሺ፣ እሺ። አንዴ ቆይ፣ ዜሮ ዘጠኝ አስር አርባ ዘጠኝ አርባ ዘጠኝ ሰማንያ ስምንት ሰማንያ ሶስት ሰማንያ ሶስት ትንሽ connection እያስቸገረኝ ስለሆነ ይቅርታ ይጠብቁ።
ችግር የለውም።
ሰርካለም የሚል ነው አይደል?
አዎ፣ ሰርካለምና ወንጌል በሚል ቤላ።
እሺ። መች ነው የተሞላው? እንትን ወር group
ኧረ ቤቴ ደርሶኛል ትናንት።
ኮድ ደርሶታል አይደል?
አዎ፣ አዎ።
እሺ፣ እሺ። okay። አዎ እ፣ ወጥቷል የ driver ስልክ ልስጦት።
አዎ፣ ቴ- እሺ፣ ለያዘው አዎ 0912 ቆይ፣ እሺ፣ አንድ ደቂቃ እሺ አንድ ደቂቃ እሺ።